በተለይ ሁለት ቦርድ አባፎ ምለዱ
ጤና ይስጥልኝ።
አብሮ ይስጥ
ምን ሲስተም ተቀይሮ ነው ብር ማውጣት አልቻለም?
ለመውጣት ፈልገው ነበረ።
እ
እሺ፣ ወደ ቴሌ ብር አይገባም።
እሺ በብራንች እንዲያወጡ ልናመቻችሁ ስለሆነ ስልኮት ይሄ ነው?
ስልክ ቁጥር አዎ ይሄ ነው።
አዎ አስራ አስራ አንድ ቤቱ ነው ይሄ ነው። አዎ ራሱ ነው እማ እሺ እንደውልሎታለን መልሰን በ branch እንዲያወጡ እናመቻችሎታለን።
እ branch እኮ እዚህ አዳማ ላይ የ- የለም አይደል?
እሺ እንደውልሎታለን መልሰን ደንበኛችን ትንሽ technical ችግር አጋጥሞን ነው ወይ በቴሌብር ወይ CBE ም እንዲስተካከል እናደርጋለን። ትንሽ ይጠብቁ።
አይ እሺ እሺ